हेलौ हेल हेलौ
हेलौ
हेलो अइसन अभी इशमर
ሰላም ጤና ይስጥልን
አብሮ ይስጥልን እሺ live እየተከታተልኩ ነበረና
እሺ እናመሰግናለን እሺ እናመሰግናለን ድንቅ ልጅ ለመጠቆም ፈልገው ነው አዎ እና ዛሬ ፕሮግራሙ ላይ አስተያየት ለመስጠት ፈልጌ ነበረ እሺ
ምን ነበረ ሀሳቦት
አይ አንደኛ ለመናገር እና ሁለተኛ ነገር ደግሞ ይሄ የዕለቱ ርዕስ ዙሪያ ላይ ሀሳብ ለመስጠት ነበር
እሺ ምን ነበር ሀሳቦት ሀሳቦትን ይንገሩን ድርስሎታለን
okay እሺ አይ ስልክ መስጠት አለመስጠት የሚል ነገር ላይ ነው
እሺ ምን ምን ይምራሉ እሺ ሀሳቡትን ይንገሩን
እንደ ሰዓት ነው ብዬ አስባለሁ እኔ ስልክ እንደ ሰዓት ነው ማለት እንኳን ለህፃናት ለትልልቆች ራሱ እንደ እንደ እሳት ነው ማለት አያያዙን ካላወቅበት መጥፎ ነው አያያዙን ከተጠቀምንበት ደግሞ ልክ እሳት እንደሚጠቅመን ይጠቅማል ብዬ አስባለሁ ግን ለህፃናት እሳት እንደመስጠት ነው የሚቆጥረው ነው ስልክ መስጠት ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ